የመስቀል ቴሌቪዥን ስድስተኛ በኮሚኒቲ የመረጃ ነው።
አብሮ ይስጥልን። ጥያቄ ነበር።
እሺ የጊዜ መረጃ ልጅ ነው።
የአሜሪካ እሺ ምን አይነት ስራ ነበር መሄድ የፈለጉት?
አሁን ከዛ አሁኑ ፕሮሰስ መጀመር ይቻላል? ከዛ ስራ ያለው
እዛ ሆኖ ማለት ዘመድ ሆኖ
እና
እሺ ማለት ዘመድ ስሎ እርሱ ስ- በዘመድ እንትን ስር ነው ማለት እርሱ ሲያስመዘግብ ዘመዴ ነው ብሎ አስመዝግቦታል።
አይ ገና ነው። አይ ጥያቄ ልጠይቅሽ ብዬ ነው እንጂ ልጠይቅና ብዬ ነው።
እሺ ጥያቄዎችን clear ያርጉልኝና እ።
ማለት እዛ ያለ ዘመድ እ፣ መጀመር ይችላል ወይ process ኡ ነው።
አዎ አዎ፣ እርሱ ዘመዴ ነው ብሎ አላስመዝግ- አላስመዘገበም።
ገና ነው አልተጀመረም።
እሺ ልጠይቅ አንዴ መስመር ላይ ጠብቁኝ። ደንበኛችን መስመር ላይ ነዎት? መስመ- መስመር ላይ ነዎት ደንበኛችን?